ድምፁ ከይሰማል ትኬቱ ከእንትን ካልሆነ ወዲያ ማለት ነው ከሞላ ወዲያ ተሳፋሪ ቶሎ አይወጡም ማለት እንትኖቹ ዜሮቹ ምናምን ቶሎ ወጥተው ተሳፋሪ ወደሚፈልግበት ቦታ አያደርሱም። አይሰማም።
አብሮት ያሉት ሰዎች ድምፅ የሚሰማል
okay፣ አይ እንትኑ ከሞላ ወዲያ መኪናው ከሞላ ወዲያ መናኸሪያ ውስጥ ብዙ ይቆያሉ፣ ቶሎ አይወጡም። አይ- አይሰማም አሁን አሁን እየሰ ይሰማኛል
አዎ፣ ከአረብ ረብራን መናኸሪያ ነው የገቡ
የቆረጠችበት ታደርጋለህ
አዎ አዎ እሺ ንገረኝ
አስራ አምስት ሀያ አምስት አራት
ሄሎ አቤት አስራ አምስት ሀያ አምስት አራት አምስት
ገና ነው አልወልድም።
ሀያ አምስት አራት
እሺ እርስዎስ የሚነግሩኝ
ኧረ ያማች አይደለም፣ ያማች ባዶ ነው፣ አይሆን አይሄድም።
ምን አዳ- አዳሪ አዳሪ ስም
እ፣ አራት እንኳን ይቆይ እ? ሄሎ አቤት የአንተን ስም ንገረኝ እንጂ
okay፣ ስም ያስፈልጋል
wow ይኸው ተሳፋሪውም እኮ እየጮኸ ነው እየሰማል ስም ያስፈልግም ብዬ
ሹፌሩን አልወጣም ያላችሁ ወይስ ሁሉም ሹፌሮች ነው የማይንቀሳቀሱት
ምን አልሽኝ የማይንቀሳቀሱት ከሞላ በኋላ ነው አዎ አዎ
ምን እ፣ ብር ጨምሩ ብሏችሁ ነው
እንደዛ አይደለም ግን እየወጡ አይደለም እንደዛ የሚል ምናምን የለን የለም እስካሁን ግን ወይ የመጨረሻ ሊሆን ስለሚችል በመንገድ ላይ ምናምን ሌሎች ሊጠብቅ ይችላል በሚል ነው